ጤና ይስጥልኝ አስቴር ደህንነት
ከቴሌ ብር ወደ ቱቢት ስቶር እንትን አሳ- አንድ ሺህ ብር አሳልፌ ግን የለም እሺ ደህንነትሽ ደውሎ አስመዝግቦ ነበር እኛ ጋር
አላ
እሺ ከቴሌ ብር ወደ ሁሉ ስፖርት ነው ያለኝ
ቱቢት ስፖርት ነው ምን አለኝ ቱቢት ቱቢት ነው የሚለው። ቱቢት
ድምፁ ትንሽ አይሰማም ደመያሽ ቱ- ቱ- ቱ- ቱቢት ኪክ ስፖርት ቱቢት ሄሎ
አሁን ይሰማል ደመያችን ሄሎ።
ምን አለኝ ቱቢት ስፖርት
ቱቢት ስፖርት አዎ።
እሺ ደመያችን ስንት ብር ነበር ያስተላለፉት አንድ ሺህ ብር ጠዋት ነው አንድ ሺህ ብር ዛሬ አዎ።
ጠዋት ነው አዎ።
ስሞትም አልበን
ገመች
ገመችስ አዎ።
ገመችስማ ገመች አበራ ገለታ
እሺ ደመያችን መዝግብ የሎታለው እርስዎ ደግሞ screenshot ኡን ከቴሌብር የደረሱት text message አለ አይደል አዎ።
እሱን screenshot አንስተው በምነግረው ስልክ ቁጥር በቴሌግራም ይላኩልን እሺ ቁጥሩን ይዙት
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ ሀምሳ አምስት አዎ ስሞትና ስልኮትን ጽፈውበት ይላኩልን እሺ ደንበኛችን ሌላ የምንረዳዎት ነገር አለ ዋይ
ስለደወሉልን አመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ